ጤና ይስጥልን።
ጤና ይስጥልኝ ነው።
ጤና ይስጥልን።
እንደምን አደርሽ? ጤና ይስጥልን።
አቤት ምን ነበር?
ሰላም ነው። እ፣ ስራ ምን ነበር።
ይታይ?
ስራ- ስራ ለማስመዝገብ ነበር።
ምን አሉኝ?
ስራ ለመጠየቅ ነበር ወይም ለመመዝገብ።
እሺ ስራ ፈልገው ነው።
አ አ እሺ ኢትዮ ጆፕ የሚባሉ አሉ ስራ አገናኞች። የእነሱን ቁጥር ልስጦትና እነሱ ጋር ይደውሉ። ዜሮ ዘጠኝ ዜሮ አራት እሺ፣ እሺ፣ እሺ፣ እሺ። ይቅርታ እንዴ። እሺ፣ ዜሮ ዘጠኝ ዜሮ አራት እሺ፣ አስራ አራት እሺ፣ ዘጠና ስድስት ዘጠና
ዜሮ ዘጠኝ ዜሮ አራት አስራ አራት ዘጠና ስድስት ዘጠና
ኢትዮ ጆብ።
እሺ፣ ኢትዮ ጆብ። እሺ፣ አመሰግናለሁ።
እሺ እኛም እናመሰግናለን።
እሺ